የተለመነች የተለመነች ከብቱን በረት ገባ ወፉን ተባበራት እንቅልፍ ከሌለ ወስዶ ሆይ ለሷ ያበሰረ በተረት በተረት ባጓጉል ጫወታ ሆይ ባጓጉል ጫወታ ቀኑ በቀልድ ያልፏል ሌቱ በመኝታ ሌቱ በመኝታ ተስማምቶ ይችያለሁ ብደጋግም አንቺን ካልከበደሽ ኃይልን ያልሰለችኝ ኦበሽ ጥላ ይዤ ልከተልሽ ጥላ ይዤ ልከተልሽ ዝናብ ፀሐዩ እንዳይጎዳሽ ጋሻ ይዤ ልከተልሽ ጋሻ ይዤ ልከተልሽ የኔ ቆንጆ ላስከብርሽ አመል አመል አመሏ እኮ ነው የሚያንከራተት የሚያባዝነው መልክስ መቻሷ ትንከን ጎደለው ወዲያው ስትል ቆጣ ወዲያው ስትል ቁርፍ ይለይላት ብዬ እኔም ትቻት ስርፍ ከጎጆዬ ገባ እጅ እግሬ ሰብስቤ አጉል ልገጥሞ ተጠቃ እንጂ ልቤ ወይ ልቤ ወይ ልቤ ወይ ልቤ ልቤ ልቤ ቀልቤ ልቤ ንቧም ተናዳፊ ውሻም ተናካሽ ውሻም ተናካሽ እሷም ሰው አስከፊ እኔም ኩሩ ታካሽ እኔም ኩሩ ታካሽ ተስፋም አልቆርጥም እሷም ወደተኝ በቁም ገላ ቀብራኝ ትፎክርብኝ አያት አሳድጓት ላመለዋ ብትቀጥም ላመለዋ ብትቀጥም ከመለመን በቀሬ እንከን የለባትም ወይ እንከን የለባትም እንዳማራት ቀረ እኔም ሳልሞክራት ይሃጉል መግደርደራ ጦም ያሳደራል አቤት ጥላ ይዤ ልከተልሽ ጥላ ይዤ ልከመተልሽ ዝናብ ፀሐዩ እንዳይጎዳሽ ጋሻ ይዤ ልከተልሽ ጋሻ ይዤ ልከተልሽ የኔ ቆንጆ ላስከብርሽ ተይ በሏት ተይ ተይ በሏት ተይ ተይ በሏት ተይ አይ ተይ በሏት ተይ ወዲያው ስትል ቆጣ ወዲያው ስትል ቁርፍ ይለየላት ብዬ እኔም ትቻት ትርፍ ከጎጆዬ ገባው እጅግሬን ሰብስቤ አጉልል ገጥሞ ተጠቃ እንጂ ልቤ ወይ ልቤ ወይ ልቤ ወይ ልቤ ልቤ ቀልቤ ልቤን ቀልቤ አይ ልቤን ቀልቤ አይ ልቤን ቀልቤ አይ ልቤን ቀልቤ